hello hello
የሶ ላይ አሁን ይሰማል።
ሂሩት የምትባል customer ነበር ሰው
እሺ አለችሽ።
እና በሀያ አንድ የሚወጣ order አላት።
እሺ በጣም ላፈልጌው ነው ለእኔ አይደርሱልኝም ወይ እያለች ነበረ።
አዎ፣ እንደዚህ አይነት ነገር ግን እኮ መቀበል የለ መስማት ራ የለብንም።
አይ ለፈለጉ እባካችሁ ብትተባበሩኝ ስትል ቆይ እሺ አንዴ ምልሽ ደውሎት አልኳት።
እሺ እንትን ላይ አስገቢው እ?
complaint ላይ አስገቢው እና
ምን complaint new ላይ አስገቢው።
new ላይ እስኪ ነገ ይወጣላታል።
አዎ አዎ ነጭ ሽንኩርት ሽንኩርት ነው ያላት።
complaint ላይ አስገቢው።
እሺ